ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ ባኮም ልርዳዎት
እስካሁን የለም አደረሰኝ ምንድን ነው ውድ እህቴ
ማን በሚል ነበር ያስመዘገቡት ደንበኛችን
ሀ- ሀዋ
እሺ ደንበኛችን እዚህ ጋር እንደሚያሳይ ከሲዲ ብር ጉዳዩ ነው።
ተላልፏል አዎ
አስተላለፈች ግን እኮ ሲስተም እኮ ገና አደረሰም መሰለህ ገና ብሩ አደረሰኝ ለእኔ
አዎ በእኛ በኩል አስተላልፈንታል ከባለሙያዎቹ የሰጠን አዲስ ምላሽ የለም እንዳሳወቁ እናሳውቀውታለን